ደንየውደን የኸው ደንየውደን ባ ትውልዴ ሐረር ላይ ሞት አዲስ አበባ ደንየውደን ባ ደንየውደን የኸው ደንየውደን ባ ደንየውደን የኸው ደንየውደን ባ ትውልዴ ሐረር ላይ ሞት አዲስ አበባ ደንየውደን ባ ሐረር ድሬዳዋ መጋላ ከዚራ ስፈልግሽ ውዬ ሊበላኝ አሞራ ሐረር ድሬዳዋ መጋላ ከዚራ ስፈልግሽ ውዬ ሊበላኝ አሞራ አባባም እንዳይሰሙ እማማ እንዳይቆጡ ጫማሽን አውልቂና ነጠላ ደርበብና በመስኮት ብቅ በይ ቆንጅዬ ቶሎ ነይ ቶሎ ነይ ቶሎ ነይ ቶሎ ነይ ቶሎ ነይ ቶሎ ነይ ቶሎ ነይ ቶሎ ነይ ቶሎ ነይ ደንየው ደን የኸው ደንየው ደነባ ደንየው ደን የኸው ደንየው ደነባ ትውልዴ ሐረር ላይ ሞት አዲስ አበባ ደንየው ደነባ ደንየው ደን የኸው ደንየው ደነባ ደንየው ደን የኸው ደንየው ደነባ ትውልዴ ሐረር ላይ ሞት አዲስ አበባ ደንየው ደነባ ወንዱ መንደሪኒ ሴቷም ከህሊላ ገባው ድሬዳዋ አንጀቴን ልበላ ወንዱ መንደሪኒ ሴቷም ከህሊላ ገባው ድሬዳዋ አንጀቴን ልበላ አባባም እንዳይሰሙ እማማ እንዳይቆጡ ጫማሽን አውልቂና ነጠላ ደርብና በመስኮት ብቅ በይ አንቺ ላይ ቶሎ ነይ ቶሎ ነይ ቶሎ ነይ ቶሎ ነይ ቶሎ ነይ ቶሎ ነይ ቶሎ ነይ ቶሎ ነይ